ምሬት አስተከዘኝ አስከፋኝ ሳስበው አዲስ ቤት አደራች አለችኝ ያልኳሰው ስክም ሳሞካሻት ስሟን ሳወድሰው ሸተት አለች ድንገት አቤት ሰው አወይ ሰው አቤት ሰው አወይ ሰው ምሬት አስተከዘኝ አስከፋኝ ሳስበው አዲስ ቤት አደራች አለችኝ ያልኳሰው ስክብ ሳሞካሸት ስሟን ሳወድሰው ሸርተት አለች ድንገት አቤት ሰው አወይ ሰው አቤት ሰው አወይ ሰው ከአፌ ነጥዬ እንዳላጎረስኳት አንድ ያጣላል ብዬ ቆሜ እንዳልደገምኳት የአቅርቦት ወዳጄ ብትከዳኝ ታዘብኳት እጄ ጣልሽ ብዬ አምርሬ ረገምኳት እጄ ጣልሽ ብዬ አምርሬ ረገምኳት ሰንብታለችና ማፍረሱ ከቀናት ይድመቅላት እንጂ ቤት ለቆሳ በሏት ቤት ሰርቶ ማፍረሱ ለማን እንደበጀ የእሷ ልብ ሸፍቶ ከሌላ ደረጀ ከሌላ ደረጀ አዲስ ቤትሽ አዲስ ቤትሽ አዲስ ቤትሽ ከወይ ሳሎንሽ ያየኔማ ያልታደለ ያልታደሰ ቀረ እንደፈረሰ ምሬት አስተከዘኝ አስከፋኝ ሳስበው አዲስ ቤት አደራች አለችኝ ያልኳሰው ስክም ሳሞካሻት ስሟን ሳወድሰው ሸርተት አለች ድንገት አቤት ሰው አወይ ሰው አቤት ሰው አወይ ሰው ሌላ ገላ በሀሳብ ስታለም ለማደር እውነት ስትገዘት ስትመለለይ ነበር ልሞት ይሰንጥቀኝ ማናላት ፎክሪ ወትሮም ጭንቀታም ነው አዲስ ቤተሰሪ ወትሮም ጭንቀታም ነው አዲስ ቤተሰሪ ቢያወሩት ምን ሊመች ሆዲፍጀፍ ሆዲፍጀው ቃል ነበረ ከብሮ ሁሌም አያረጀው መገንባት ነው እንጂ ጀቦ የሚያስፈልገው አንቺው ትበቂያለሽ ሲፈርሳት ትጥሪ ሰው ሲፈርሳት ትጥሪ ሰው አዲስ ቤትሽ አዲስ ቤትሽ አዲስ ቤትሽ ከወይ ሳሎንሽ ያየንማ ያልታደለ ያልታደሰ ረደ ፈረሰ አዲስ ቤትሽ አዲስ ቤትሽ አዲስ ቤትሽ ከወይ ሳሎንሽ ያየንማ ያልታደለ ያልታደሰ ረደ ፈረሰ ያየንማ ያልታደለ ያልታደሰ ቀረ እንደ ፈረስ ያየንማ ያልታደለ ያልታደሰ ቀረ እንደ ፈረስ ቀረ እንደ ፈረስ ቀረ እንደ ፈረስ